ታሞ ቤተኝቷል ፈውስልኝ ልጄን አስታራቂ እናት ልክ ያለሁ ማርያምን ወደ እኔ እንዳትመጣ አልቆጠርኩም ቤቴን ቃል ብቻ ተናገር አምናለሁ እንደሚድን በቅፍርናሆም ምኩራብ ሲሰራ አልከለከልኩም አንተን ስፈራ ለሰው ልጅ ሰጠ ማማለድን ስለ ማርያም ማረው ልጄን ታሞ ቤተኝቷል ፈውስልኝ ልጄን አስታራቂ እናት ልክ ያለሁ ማርያምን ወደ እኔ እንዳትመጣ አልቆጠርኩም ቤቴን ቃል ብቻ ተናገር አምናለሁ እንደሚድን የመቶ አለቃ ነኝ ጦር የምመራ እኔም እንዳቅሜ አዛለሁና እዘዝ ጌታዬ ቃል ይውጣ ካንተ ሰምቻለሁኝ ዜና ስላንተ ታሞ ቤተኝቷል ፈውስልኝ ልጄን አስታራቂ እናት ልክ ያለሁ ማርያምን ወደ እኔ እንዳትመጣ አልቆጠርኩም ቤቴን ቃል ብቻ ተናገር አምናለሁ እንደሚድን በፊት ልቆም አልችልምና በኃጢአት ልቤ ቆሽሿልና አለማመኔን እርዳው ጌታዬ ተፈውሶ ልብላቴናዬ ታሞ ቤተኝቷል ፈውስልኝ ልጄን አስታራቂ እናት ልክ ያለሁ ማርያምን ወደ እኔ እንዳትመጣ አልቆጠርኩም ቤቴን ቃል ብቻ ተናገር አምናለሁ እንደሚድን ቤቴም በኔ ኃጢአት ተዳድፏልና አትድከም ዘዝ ዛፉንና ይዳን ባልክበት በዛይ ሰዓት ድኖ ተነሳ ከተኛበት ታሞ ቤተኝቷል ፈውስልኝ ልጄን አስታራቂ እናት ልክ ያለሁ ማርያምን ወደ እኔ እንዳትመጣ አልቆጠርኩም ቤቴን ቃል ብቻ ተናገር አምናለሁ እንደምድን ታሞ ቤት ተኝቷል ፈውስልኝ ልጄን አስታራቂ እናት ልክ ያለው ማርያምን አስታራቂ እናት ልክ ያለው ማርያምን